ዘሚልክያስ ነቢይ መቅድም ሚልክያስ ማለት መልአክ አንድም ሐዋርያ ማለት ነው። ነገዱ ከነገደ ይሳኮር ነው። አባቱ ፋሄል እናቱ ጽግኒ ይባላሉ። ይህም መጀመሪያ ካህናቱን ይዘልፋል። ምዕራፍ አሃዱ ተረፈ ቃለ እግዚአብሔር ላዕለ እስራኤል በእደ መልአኩ እግዚአብሔር በአሕዛብ ከማናገር የቀረው በሚልክያስ ቃል በእስራኤል ያናገረው ነገር ይህ ነው። ይህ አርእስት ነው። ሰለስቱ ምዕት ለመጻሕፍት አርእስት ሲሰጡ ለዚህም አርእስት ሰጥተውታል። ሀልዩኬ በልብክሙ ዘከመ አፍቀርኩክሙ ይቤ እግዚአብሔር እንደ ወደድኋችሁ በልቡናችሁ እወቁት አለ እግዚአብሔር። ወመሰ ትብሉኒ በእንተ ምንት አፍቀርከነ፣ እንድትወደን በምን እናውቃለን ብትሉ አኮኑ ኤሳው እሁሁ ለያዕቆብ ኤሳው የያዕቆብ ወንድም አይደለም? ይቤ እግዚአብሔር ያዕቆብሃ አፍቀርኩ ወኤሳውሃ ጸላይኩ። እግዚአብሔር ያዕቆብን ወደድሁ ኤሳውን ጠላሁ ያለ አይደለም? ወአማሰንኩ በሐውርቲሁ አገሩንስ ያጠፋሁ አይደለም? ወመክፈልቶ ረሰይክዎ በድወ ዕጣውን አገሩን ምድረ በዳ ያደረግኩት አይደለም? እስመ ይቤ ናሁ ወድቀት ኤዶምያስ ኤዶምያስ ጠፋች ብሏልና። ንትመየጥ ወንህንጽ መዝበራ እሷን ወደ መስራት እንመለስ አሉ። ከመዝ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ አለ። አንትሙሰ ተሃንጽዋ ወአነ እነስታ እናንተ ትሰሯታላችሁ እኔ አፈርሳታለሁ። ወትሰመይ ብሔረ አመፃ ሀገረ ግፍ ትባላለች። ወይርየእያ አእይንቲክሙ ሕዝበ ዘሰርአ እግዚአብሔር እስከ ለዓለም እግዚአብሔር የፈጠራቸው እስራኤልን ዓይኖቻችሁ ለዘላለም ያያሉ። ወትብሉ አንትሙ አብይ እግዚአብሔር በላዕለ ባሕወርተ እስራኤል በእስራኤል አገር ላይ እግዚአብሔር ገናና ነው ትላላችሁ። ታአውቀ እግዚአብሔር በይሁዳ ትላላችሁ። ወልድኒ ያከብር አባሁ ልጅ አባቱን ያከብራል። ወገብርኒ ይፈርህ እግዚኡ አገልጋይም ጌታውን ይፈራል አገልጋይም ጌታውን ይፈራል ትላላችሁ። ትች ነው እመሰኬ አቡክሙ አነ አይቴ ዘአክበርክሙኒ እኔ አባታችሁ ከሆንሁ ያከበራችሁኝ ማክበር ወዴት አለ? ወእመኒ እግዚእክሙ አነ አይቴኑ ዘፈራህክሙኒ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ አለ። ጌታችሁ ከሆንሁ እኔን የፈራችሁኝ መፍራት ወዴት አለ? እስመ አንትሙ ካህናት አርኮስክሙ ስምየ ይቤ እግዚአብሔር እግዚአብሔር እናንተ ካህናት ስሜን አስነቀፋችሁ ብሏልና። ወትቤሉ በምንትኑ አርኮስነ ስማከ ስምህን በምን አስነቀፍን ትሉኝ እንደሆን እስመ ወደይክሙ ውስተ ምስዋዕየ ህብስተ ርኩሰ ከምስዋኡ አባር የመታውን እንክርዳዱን አቀረባችሁ። ወትቤሉ በምንትኑ አርኮስናሁ በምን አስነቀፍነው ትሉኝ እንደሆን እስመ ትብሉ ማዕድ እግዚአብሔር ንውር ውእቱ የእግዚአብሔር ማዕድ አስነዋሪ ነው ትላላችሁና። ወእክሉሂ ዘስርውእ ውስቴቱ ምኑን ውእቱ በፊቱ የተዘጋጀ እህሉም አባር የመጣው እንክርዳድ ነው ትላላችሁ። እስመ ታበውኡ ነቋረ ለመሥዋዕት ለመሥዋዕት እውሩን አንካሳውን እንስሳ ታመጣላችሁ። ወይኮነ ሰናየ ከማሁ እውሩን አንካሳውን ማቅረባችሁ መልካም አይደለም። ወእመሂ አምፃእክሙ አንካሰ ወድውየ የኮነ ሰናየ እውሩን አንካሳውን ብታመጡት መልካም አይደለም። አንድም ብታመጡትም እውሩን አንካሳውን ነው። ሰድ እስኩ ለመልአክከ ለመይትሜጠወከ ይህን እስቲ ለንጉሡ እጅ መንሻ አድርገህ ስጠው ይቀበልህ እንደሆን ወለ እመ ያደሉ ለገጽከ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ አለ። ይህን ተቀብሎ ያደላልህ ያዳላልህ እንደሆን እስቲ ወስደህ ስጠው። እኔም ይህን ተቀብዬ አደላላችሁ እንደሆን ወይእዜኒ ተጋነዩ ለገጸ እግዚአብሔር አምላክክሙ የቀደመውን ጥላችሁ የፈጣሪያችሁን ገጸ ረድኤቱን ለማግኘት ተገዙ። ወሰአልዎ እስመ በእዴክሙ ተገብረ ዝንቱ ይህ ኃጢአት በእናንተ እጅ በእናንተ ቃል ተደርጓልና ለምኑት። ወትርየዩ ለመ አደሉ ለገጽክሙ ይህን ተቀብዬ አደላላችሁ እንደሆን ታያላችሁ። ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ አለ። እስመ በእንቲአክሙ ተአጽወ ኆኅት በእናንተ ክፋት ዝናም ለዘር ጠል ለመከር ተከልክሏልና ወይታንድዱ መሥዋዕትየ በከንቱ መሥዋዕቱን በከንቱ አትሰውት። ወኢይፈቅድ ይቤ እግዚአብሔር ዘኩሎ ይመልክ ወኢይትሜጦ መሥዋዕተ እምእዴክሙ ሁሉን የሚገዛ እግዚአብሔር መሥዋዕቱን ወድጄ ከእጃችሁ አልቀበላችሁም አላቸው። እስመ እምሥራቀ ፀሐይ እስከ ነዓረብ ይሴባህ ስምየ በውስተ አሕዛብ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስሜ በአሕዛብ ይመሰገናልና። ወእምኩሉ በሐውርት ያመጽኡ ዕጣነ ለስምየ ከሀገሩ ሁሉ ለስሜ መታሰቢያ ሊሆን ዕጣኑን ያመጣሉ። ወመሥዋዕተ ንጹሐ ንጹሑን መሥዋዕት ያመጣሉ። እስመ አብይ ስምየ በውስተ ኩሉ አሕዛብ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር በአሕዛብ ዘንድ ስሜ ገናና ነው ብሏልና። አንትሙሰ ታረኩስዎ የእግዚአብሔርን ማዕድ እናንተ ታረክሱታላችሁ ማለት እውሩንም አንካሳውንም አይቀበልም ትላላችሁ። እስመ ትብሉ ማዕደ እግዚአብሔር ንውር ውእቱ የእግዚአብሔር ማዕድ አስነዋሪ ነው ትላላችሁ። ወእክሉሂ ዘውስቴቱ ምኑን ውእቱ በፊቱ የቀረበው እህል የተናቀ ነው ትላላችሁ። አባር የመታውን እህል ከነ እንክርዳዱ ታቀርባላችሁና ወትብሉ ዝንቱኒ ንኩይ ሕማም ውእቱ ይህም ከአባር የተነሳ ነው ትላላችሁ። ወነፋሕክዎ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ አድርጋችሁ የሰበሰባችሁትን በረከት አሳጣሁት አለ። እስመ ታበውኡ ዘሄድክሙ ሃንካሰ ወድውየ የቀማችሁትን እውሩን አንካሳውን ታቀርባላችሁና አንድም የቀማችሁትን እውሩን አንካሳውን ወደ መስዋዕቱ ታቀርባላችሁ። በአንዱ ሁለት ሶስት ይለውጡበታልና። ወእመሂ አምፃእክሙ መሥዋዕተ ኢይትሜጠወ እምእዴክሙ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር መሥዋዕቱን ብታመጡ ከእጃችሁ አልቀበልም አለ። ርጉመ ለይኩን ኩሉ ዘቦ ተባይት ውስተ መራእይሁ ከመንጋው ወንድ ሳለ እንስት የሚያቀርብ የሚሰዋ ወዘቦ ብፅዓት እንዘይት ካሃሎ ዘይሰውእ ለእግዚአብሔር ዘቦ ነውር ስለት ያለው ስዕለት ያለው ለእግዚአብሔር ደህናውን መሥዋዕት ማቅረብ ሲቻለው ነውር ነቀፋ ያለው ዕውሩን አንካሳውን የሚያቀርብ ሰው ርጉም ነው፣ ርጉም ይሁን። እስመ አብይ ንጉሥ አነ ይቤ እግዚአብሔር ዘኩሎ ይመልክ። ሁሉን የሚገዛ እግዚአብሔር ገናና ንጉሥ ነኝ አለ። ወይሰማ ስምየ በውስተ ኩሉ አሕዛብ፣ ስሜ በአሕዛብ ሁሉ ይጠራል።